ሁሉ ስፖርት ነው። በአኮ ምን ልርዳዎት?
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
በቴሌግራም ልኬዋለሁ screenshot አድርጌ እሺ
በአስራ ዘጠኝ ቀን ማለት ነው በፈረንጅ እ አስራ አስራ አንድ ሰዓት ከዜሮ ሶስት ደቂቃ ሁለት ሺህ ከትላንት ወዲያ አምስት አዎ በቅዳሜ አዎ እሺ እሺ ከላኩት ቴሌግራም ላይ መልስ ስለምንሰጠው ይጠብቁን በትዕግስት ደንበኛችን ሁለት ሺህ አምስት screenshot ብቻ ነው የላኩት
ከስልክ ቁጥሮት ጋር አንድ ላይ ላከው።
ቁጥር የኔ ያው ቴሌግራሙ ቴሌግራሙ እኮ ስፖርት ቴሌግራሙ ራሱ ነው እሺ